ሄሎ
አቤት እናት።
እሺ ከቤት ቤት ነበር የምደውለው አባ
እህ ከቤት ከቤት ቤት ነው እየደወልኩልህ ያለሁት አሁን ደውለህ ኦኬ።
ነበር አይደለ አ አ
እሺ የትኛውን ጨዋታ ነው
የውግስበርግ
እሺ ኦግስበርግ ከቲኤስጂ ነው አይደለ አ አ
እሺ የቤት ያረከው ከ- እስከ አስራ አምስተኛው ደቂቃ ጉላ ይገባል።
አንድ አዎ ዜሮ ለዜሮ ይሆናል ብለህ ነበረ እንትን አ ያልከው አ- አ half time ላይ ግን እሺ እስከ አስራ አምስተኛው ደቂቃው አልገባም አልገባም ጎል ሀያ ሶስተኛ ላይ ነው ሀያ የገባው።
ሶስተኛው ደቂቃ ነው አንደኛው ሊገባ አይደለ አ
እሺ አንድ የጠብቀኝ መስመር ላይ እሺ እሺ እሺ እሺ እ እ ረዱ የኦግስበርግን ጨዋታ ነው። አንዴ ይቅርታ መስመር ላይ ጠብቀኝ። እሺ እሺ፣ የኦግስበርግን እሺ።
ጨዋታ ነው። እሱ ነው አይደለ? ልጁ አ- አ- okay፣ መልሰህ ደውልልኝ ብላህ ነበር አይደለ?
አዎ ብይ- ብላኝ ነበር። አዎ አዎ፣ ይኸውልህ አሳውቃልሃለች እና ለ provider ኦች አሳውቃልሃለች game ኡን እንዲያዩት እሺ።
ማለት ነው።
እም፣ እና እስኪመልሱላት ትንሽ ጠብቅ እሺ። አባቴ እዛው እንትን ካለ ይስተካከልልሃል። አንዴ እስኪመልሱላት ትንሽ ጠብቅ።
ካሻውት ላደርግ እኮ ፈልጌ ነበር። አሁን ጨዋታ ሊጀምር ስለሆነ አዎ፣ አይታውታል እና ይመልሱ። ቆይ አንዴ እስኪመልሱ ድረስ ትንሽ ታግስ።
እሺ መልሰን እንደውልልሃለን እሺ።
እሺ እሺ